ጤና ይስጥልኝ። ስፖርት ነው ባኮ ምለዳው
ብር ብዙ ድሮ አድርገን ነበር እና ሳንቲም ላይ ገዛ አሁን ሳንቲም ሲደውላቸው ሁሉ ስፖርት መልሰናል ያሉታል። ብሩ ደግሞ አየለው ነው ከትራንዛክሽን ሂስትሪ ላይ ልከዋል ወደኛ ቴሌግራም ላይ ልከውልናል። ለእኛ
ቴሌግራም አላክልም። ቴሌግራም ምንድን ነው የምልከው?
ከትራንዛክሽኖት ላይ ያልገባውን ይላኩልን።
በቴ- በዚህ ቁጥር ማለት ቴሌግራም።
ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት